ባቻሮ ባቻሮ እንዴት ይሞታል ሰው እንዴት ይሞታል ሰው እንዴት ይሞታል ሰው እንዴት ይሞታል ሰው እንዴት ይሞታል ሰው በልያዝ እንደምን አርገሽ ነው? እንደምን አርገሽ ነው?
እንደምን አርገሽ ነው እንደምን አርገሽ ነው ልቤን የረታሽው?
እንደምን አርገሽ ነው ልቤን የረታሽው ከቤቷ አስወጥተሽ ከቤቷ አስወጥተሽ ከቤቷ አስወጥተሽ ደጅ ከቤቷ አሳደርሽው በል።
አስወጥተሽ ደጅ አሳደርሽው
ባለ ብዙ ዘዴ ባለብዙ ዘዴ ነሽ መረኛ ነሽና መረኛ ነሽና መጥተሽ ቶሎ ዳብሽኝ መተሽ ተሎ ዳብሽኝ ህመሜ ሳይዘና ህመሜ በለኝ።
ሳይዘና ህመሜ ሳይዘና ህመሜ ሳይዘና ህመሜ ሳይዘና ህመሜ ሳይዘና እና ምነው ምነው ምነው ምነው አሙት ተረከሽን አንቺ ሳትሰሚ አሙት ተረከችን አንቺ ሳትሰሚ ይመስላል ይላሉ ትረንጎና ሎሚ ከበሬና ተላም የቱ ይወደዳል? ለመወደድማን በሬ ይወደዳል። ለወተቷ ሲባል ልቤ እስላም ይወዳል። ልቤ እስላም ይወዳል። ልቤ እስላም ይወዳል።
ተቀበል። ይሄ መውደድ ማለት ሞኝ ነው አንዳንዴ ይበል።
ይሄ መውደድ ማለት ሞኝ ነው አንዳንዴ አጋልጦ ይሰጣል ላልታወቀ ዘዴ ነው።
አጋልጦ ይሰጣል ላልታወቀ ዘዴ ይገዳል ላልታወቀ ዘዴ
ከጎድጓዳ ስፍራ ይበቅላል ደድሆ ከጎርጋዳ ስፍራን ይበቅላል ደሎ የፈራሁት ነገር መጣ ድሆ ድሆ የፈራሁት ነገር መጣ ድሆ ድሆ መጣ ድሆ ድሆ ገዳማን
አንተን ሲልህ እንጂ አንተ ሲያል እንጂ በይ ተገኝተ ባገር ነይ ተገኝተ በሀገር መዳሰሱንማ እኔ ያውቅበት ነበር በለኛ መዳሰሶን ባል እኔ ያውቅበት ነበር እኔ ያውቅበት ነበር እኔ ያውቅበት ነበር እኔ ያውቅበት ነበር አቀበት ቁልቁለትን አይችልም በቅሎች አቀበት ቁልቁለት አይችልም በቅሎች መቼም የኔ ዳነሽ ለይልን ሸከምሽ ለይልን ሸከምሽ ለዘላለሙማ ፍቅርሽ ደህና ነው፣ ለዘወትርማን ፍቅርሽ መልካም ነው። ይህንን ከአንቺ ጋራ ማኖ ቢያገናኘው ዘብርዋ ዘብርዋ
ተቀበል። አምናንም አለፍኩት
አምላን አለፍኩት እንዳይሆን እንዳይሆን እንዳይሆን እንዳይሆን ካቻምና አለፍኩት ታች አምላክ አለፍኩት እንዳይሆን እንዳይሆን እንዳይሆን ደግሞ መክረሚያዬን ዘንድሮ እንዴት ሆን በለ ገዳማን ደግሞ መክረሚያዬን ደግሞ መክሬሜን ደግሞ መክረሚያዬን ደግሞ መክሬሚያዬን ዘንድሮ እንዴት ሆነ ዘንድሮ እንዴት ይሆነ ዘንድሮ እንዴት ይሆነ ተቀበል።
ዘንድሮ እንዴት ይሆነ በፍቅር የበደልሽኝ በፍቅር የበደልሽኝ በፍቅር የበደልሽኝ በፍቅር የበደልሽኝ መች ነገርና ይመች ነገርና በእኔ የደረሰው በእኔ የደረሰው በአንቺ የሚደርስና ባንቺ የሚደርስና እንዳንተዛዘብ እንዳንተዛዘ ይህም ቀን ያልፍና ተው እንግዲህ
እንዳለ ተዛዘብ ቀን ያልፈናል ገኔ ቀን ያልፈናል እና ምነው ምነው ምነው ምነው ኧረ የአገሬ ልጅ ኧረ የወንዜ ልጅ እንደ ራስ ነው ፍርድ ጭምት ያሳብዳል ዛርና መውደድ ዛርና መውደድ